Hello? Hello? Hello? ሄሎ
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ተፈራ ጋሻው አቤት።
መተግበሪያችን አውርደህ ተመዝግበህ ነበር። ከ We Plus ድርጅት ነው የምደውልልህ።
እ?
ከ We Plus ድርጅት ነው የምደውልልህ።
okay okay። እሺ።
መተግበሪያችን አውርደህ ተመዝግበህ ነበረ።
አ እ፣ አሽከርካሪ ኖት ወይስ ተጠቃሚ ኖት?
እ ተጠቃሚ okay፣ ተጠቃሚ ከሆኑ አንተ የተመዘገብከው አሽከርካሪዎች የሚመዘገቡበት ላይ ነው።
okay። እሺ።
አንተ አንተ የምትመዘገበው We Plus solution user የሚል አለ። እሱ ላይ ተመዝግበህ አሸናፊ የሚያደርጉትን ኮድ እንዲሁም የተለያዩ አገልግሎቶቻችን service ኦች አሉ። እሱን ተጠቃሚ መሆን ትችላለህ።
okay። እሺ። thanks። እሺ።
እሺ፣ አመሰግናለሁ። መልካም ጊዜ።
አመሰግናለሁ። እሺ። okay። እ